ማርወለና ጣፋጫንችን ውባልም ቆንጆ ሴት ጋሎጋው መልከ መልካሙ በጣም ሽዬ ማርወለና ጣፋጫንችን ውባልም ቆንጆ ሴት ጋሎጋው መልከ መልካሙ በጣም ሽዬ ገዳይ ገዳይ ገዳይ ገዳይ እባክሽ ከሆዴ ከጥበይ ዘመዴ ያላንቺ ማንተለሽ ስጠራሽ ነቴ ድረሽልኝ ስጠራሽ ነቴ ድረሽልኝ ኮራ በይ እንዳሻሽ ገዳይ ጠጋ ጠጋ አብረን እናውጋ ማነው ማነው ድምፅሽ የራቀው ለየምልሽ ፍቅር እኮ አንቺን ነው ኮራ በይ እንዳሻሽ ገዳይ ጠጋ ጠጋ አብረን እናውጋ ማነው ማነው ድምፅሽ የራቀው ለየምልሽ ፍቅር እኮ አንቺን ነው ወረድ ማርወለና ጣፋጫችን ውባልም ቆንጆ ሸጋሎጋው መልከ መልካሙ በታንቺ የለም ማርወለና ጣፋጫችን ውባልም ቆንጆ ሸጋሎጋው መልከ መልካሙ በታንቺ የለም እኔ ያላንቺ የለኝም የሰው አልፈልግም አንድ ነሽ ለልቤ ያላንቺ ባልኖርም የደስታዬ ምንጩ ፍቅሬ ነው ፍቅሬ ነው እምቢሉ ጨቂኔ ሰውን ባላምለው አንቺ ብቻ ነው ነይ አንቺ የፍቅር ተዋጊ የሰው ገዳይ ነይ አንቺ የፍቅር ተዋጊ የሰው ገዳይ ገዳይ ገዳይ ገዳይ ገዳይ ናትኒ ደስታዬ አንቺው ነሽ ገዳዬ ሳስብሽ አድራለሁ ምን ይሻለኛል ቆንጆዌ ተጨንቃለሁ ምን ይሻለኛል ቆንጆዌ ተጨንቃለሁ ኮራ በይ ተሻሽ ገዳይ ጠጋ ጠጋ አብረን እናውጋ ማነው ማነው ድምፅሽ የራቀው ለይምልሽ ፍቅሬ እኮ አንቺን ነው ኮራ በይ ተሻሽ ገዳይ ጠጋ ጠጋ አብረን እናውጋ ማነው ማነው ድምፅሽ የራቀው ለይምልሽ ፍቅሬ እኮ አንቺን ነው ነይ ነይ ነይ ነይ አንቺ የፍቅር ተዋጊ የሰው ገዳይ ነይ አንቺ የፍቅር ተዋጊ የሰው ገዳይ ገዳይ ገዳይ ገዳይ ገዳይ ገዳይ ገዳይ እባክህ ከሆዴ ከግበይ ዘመዴ ያላንቺ ማናለኝ ስጠራሽ